ጤና ይስጥልኝ። ጤና ይስጥልን። ቢጃ ኢትዮጵያ የምትባል ኮምለር ዷል።
አብሮ ይስጥልን። ደረሰብን ነው
እሺ፣ ደንበኛችን ምን ልርዳዎት?
ፍሪጅ ፍሪጅ ተበላሽቶብን ነው።
ለማስመዝገብ ነው የደወሉት።
አዎ እሺ፣ የቢጃ መለያ ቁጥሮትን ወይንም TIN number ዎትን ይንገሩ።
ሁለት ዜሮ አስራ ስድስት ሁለት ዜሮ አስራ ስድስት ሰላሳ ሁለት ሰላሳ ሰባት ሰላሳ ሁለት ሁለት ሰላሳ ሁለት እሺ፣ ሰባ ሁለት ሰባ ሁለት ሰላሳ ሰባት ሰላሳ ሰባት እሺ፣ አንዴ መስመር ላይ ጠብቁኝ፣ አወጣሁልዎት ነው።
እሺ
ወረዳ ዜሮ ሰባት ኬ ሰላሳ ሶስት ክለብ ኖት?
ወረዳ ዜሮ ሰባት ኬ ሰላሳ ሶስት ክለብ አይደለም፣ ወረዳ ስድስት ነው።
እሺ፣ የት አካባቢ ነው የሚገኙት?
ጨው በረንዳ
ጨው በረንዳ።
አ፣ ቁጥር ሁለት ይባላል። አንድ ሲነበር ሁለት ቤት የሚሰራ ስለሆነ ማለት ነው።
እሺ፣ አዎ፣ ጨው በረንዳ ከሆነ ራሱ ነው ቤቱ። እዚህ አዎ።
ጋር የሚታየኝ መረጃ ከሆነ ማለት ነው።
አ፣
እሺ፣ እ፣ ለሌላ ጊዜ እንዲጠቅሙት የቢጃ መለያ ቁጥሮትን ልንገሩት መጻፍ የሚችሉ ከሆነ እሺ እሺ። ንገረኝ።
አስራ አራት
አስራ አራት ሰላሳ ሶስት ሰላሳ ሶስት አስር ሁለት አስር ሁለት አዎ ሙሉ ስሞትን ይንገሩኝ እርስዎ ሙሉ ስም ሳምሪ
እሺ ሳምሪማ
እሺ ሳምሪ ሀብቴ
ሳምሪማን ሀብቴ ሀብቴ ሀብቴ እሺ አሁን በደወሉበት ስልክ ለመዝግብሎት አ እሺ የት አካባቢ ጨው በረንዳ ነው ያሉኝ
ሰላሳ ሶስት ቁጥር ሁለት
ጨው በረንዳ አዎ ሰላሳ ሶስት ቁጥር ሁለት ይባላል።
እሺ ቁጥር ሁለት አ፣
እሺ ደንበኛችን እ፣ ምንድን ነው የሆነው ፍሪጆት
አይቀዘቅዝም።
አያቀዘቅዝም ተሰቅሎ አ የቢራ ፍሪጁ እ እ የቢራ ፍሪጁን አይደል አላቀዘቅዝ ያሉት አ አ በሩ በደንብ ተዘግቷል ግን አያቀዘቅዝም አይቀዘቅዝም።
እሺ ደንበኛችን ቅሬታውን ወደሚመለከተው አካል አስተላልፍልዎታለሁ። የተ- የጥገና ክፍሎች በተቻለው ፍጥነት መጥተው ይሰሩልዎታል።
እሺ፣ እሺ።
ሌላ ምረዳዎት ነገር አለ?
የለም የለም።
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።
አሜን።